hello
ወይኔ hello link ኡን ል- ልከሽልኛል አይደለ?
አዎ አዎ።
እ- እንትን አንደኛ color ኡን screenshot አድርገሽ ላኪልኝ። ሶ- አራቱም multicolor ነው የሚለው ግን ይለያያል። ዋጋውም ስለምትፈልጊው ትንሽ ላኪልኝ።
እሺ እሺ።
ሁለተኛ ደግሞ በብል እ፣
እንትን በይልኝ ስም እ፣ የምትፈልጊያቸው የምትፈልጊያቸውን ከ- ሞዴሎቹን ልጻፍ።
ን- አ ጻፊልኝ ከዚህ እስከዚህ ብለሽ ጻፊልኝ እሺ እና ብዛቱንም በዛው ጻፊልኝ።
እሺ